ቁርስ በኩል የምንወርደው
ሰላም ብር withdraw አድርጊያለሁ አልገባኝ።
እሺ ያልገባለትን transaction ውስጥ ይግቡና screenshot አድርገው ቴሌግራም ላኩልን።
ብር transaction የሚለው ላይ አዎ ባንክ transaction የሚለው ላይ ያስተላለፉበትን ያገኙና እሱን screenshot አድርገው ቴሌግራም ላይ ላኩልን። ስልክ ደም- የቴሌግራማችን account የጥያቄ ምልክቷ ጋር ያገኙታል።
እሺ ዜሮ ዜሮ ያለው ነው ሰላሳ ዜሮ ነው አይደለም ጥያቄ ምልክቷ ጋር የቴሌግራም ምልክት ያለች አ፣ እሷን ሲነኳት ወደ ቴሌግራም የ- ይወስዱታል። እዛ ላይ ላኩልን።